ሄሎ ጤና ይስጥልኝ ምን ልታዘዝ? ቴሌቪ ሄሎ ሄሎ እ?
ጤና ሄሎ?
ይስጥልኝ ምን ልርዳው? ጤና ይስጥልኝ ምን ልርዳው? ቴሌቪ
ገብዛለሁ የምትኖረው በነህ ነው
ምን አሉ?
ቀየር ያለ በኖረው ብያ
መስመሩ ስለተያዘ ነው። ትንሽ ቆይተው ይደውሉ።
ይቅርታና አባ ኦሮሞን ነው በርባና እሺ እሺ እንደ ማሉ ማሉ ያላፋሱን ይችል